ሰላም ጤና ይስጥልኝ አለን እግዚአብሔር ይመስገን ቆይ ጠብቂኝ መስመር ላይ እሺ እማዬ hello እናት ወዬ አለን እግዚአብሔር ይመስገን
ማሽን ፈተናችሁ ነበረ።
እሺ
የደወል check አድርጊ ብለውኝ ነበረ። የአድራሻ ለውጥ በሚመለከት ነበረ ማሽን የፈተነው።
መች ነበር ያስገባሽ ዓርብ
እሺ
ማሽን ቁጥሩ ልንገርሽ፣ እ እ ማሽን ቁጥሩ ልንገርሽ።
ምን ምን አዎ ንገሪ ፒዲ